hello ሌላ አባት ሰላም ነው?
hello hello አሁን ላይ ሌላ ሰማ አይሰማህም?
ሰላም አሁን ይሰማኛል።
እሺ እንትን ብርቱካን አዘን ነበረ ለ group ማለት ነው okay፣ ሶስት እሺ እንትን
እና አሁን አራተኛ የግዴታ አምስት ሰው መሆን አለበት አ?
አዎ አዎ ግዴታ ነው።
እኮ ግዴታ ነው ተባለ። እኛ ደግሞ just አራተኛ ሰው add ልናረግ ስንል out of stock አለ። so ምንድን ነው የሚሆነው?
okay፣ እሺ በዚህ ቁጥር ነው ያዛችሁት አይደል? ቱቱ በሚል እ፣ አዎ በቷ ነው የታዘዘው። አራተኛ ሰው add ልናረግ out of stock ነው የሚለው።
okay፣ የ system ችግር ይሆናል። እስቲ በዚህ ቁጥር እንዲያስተካክሉ ታሳውቃችኋለሁ። የቆይታችሁ ትሞክሩታላችሁ ትንሽ እየቆያችሁ እሺ ካ- ካልሆነ ግን ምንድን ነው የሶስታችን ይመጣልናል ወይስ ምንድን ነው የሚደረገው?
complete ካልሆነ እንኳን fail ነው የሚሆነው፣ ግን ይስተካከላል። ትንሽ ጠብቁት፣ ይስተካከላል።
እሺ እሺ እሺ እሺ